hello hello አቤት። okay መልስ ተቋረጠ።
ቺፕቺፕ ነው።
አዎ ልኬልሃለሁ። አየኸው okay እሺ፣ check አደርገዋለሁ። አልማዝ create ያደረገችው group ላይ አልማዝ create ያደረገችው ላይ አዎ ሰውየው አልክ መቀበል አይመቸኝም ብሎ እኛ ልከንለታል።
ስለዚህ ገንዘቡን ልከውልነታል።
አዎ screenshot ልኬልሃለሁ ለአንተም በሰጠኝ ቁጥር አርባ አራት ቤት ቁጥር okay okay እሺ፣ እናመሰግናለን።
በሱ እሱን አዋርተውታል አይደለ?
አዎ ደውዬ ያናገርኩት አዎ አይመቸኝም እኔ ገርጂ አካባቢ ነኝ አለ። ከዛ በቃ እ፣ ልክልናል ልከንልሃል አለ።
አይ በቃ እሺ፣ እንደዛ ከሆነ እሺ፣ መልካም አዎ screenshot ልኬልሃለሁ።
ችግር የለውም። እሺ check አደርገዋለሁ።
እሺ መልካም አመሰግናለሁ። አሜን